hello ሰላም ጤና ይስጥልኝ። ቤተሰቦች
አብሮ ስትልን ሰላም ነሽ? እማ እግዚአብሔር ይመስገን ሰላም ነው አለን ደህና አለን። አካሉ ነኝ ሻሸመኔ ነን።
አካሉ እንዴት ነህ?
አለሁልሽ ይመስገን።
እግዚአብሔር ይመስገን።
ማን ልበል አንቺን?
ቤተልሔም ቤቲ ደህና ነሽ?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። አንቺ ነሽ የመለስሽልኝ አዎ።
group ላይ አዎ አዎ አ ቤቲ ትላንት የሆነች አንድ installation ከተስሽ ጋር ጀምረን አዲስ እሺ
እንትን ሆነ update ይሁን ብሎ updating ኡ ደግሞ ረጅም ሰዓት ሲወስድ ዝም ብለን አዝ- generic ኡ አዘን- ማለት ነው።
አዘነው ተኛን። አ okay እሺ download አድርጎ ጨርሳል። አሁን update ኡን update ኡን ጨርሶታል።
አ update ኡን ጨርሶታል።
okay እቺ generic file የምትለውን የምትለዋን ነው አይደለም? መጨረሻ ላይ ላከልህን file link ያለቻትን አይ generic file ኡን ሳይሆን actually እንትኑን ነው ኮምፒውተር generic file ኡን finally ነው የላከልኝ።
እሺ እሱ upda- ገና ስናየው ኮምፒውተሩ update ይፈልጋል። Window ten አድርገው ብቻ update ሳያደርጉት ነበረ እንትን የሰጡኝ።
እሺ እሱ ረጅም ሰዓት ሲወስድ እሱን ነው አዘን የሄድነው እሺ
እ፣ ካላስቸገርኩሽ አምብሩክን ደውዬለት ነበር። እስኪ ጄሪን አውራትና እሷ direct ትጭንላለች ከዛ ሆና ብሎኝ ነበር።
እሺ እሺ ጄሪ ናት ያለችው፣ እሷ ትጭንልሃለች።
በቃ ስታገናኝም ቤቲ እሺ እሺ ጄ ይዘሻል ወይስ ስትመጫለሽ? እንትን አካሉ ነው።
ለጂ
ሄሎ ሄሎ
hello hello አይ አካል እንዴት ነህ?
ጄ አማን ነው አለን አለን ሰላም ሁሉ ሰላም ይመስገን።
አለን። እሺ ትላንት እኮ በቃ አልሆነልንም።
ምን ሆነ አስቸገረ እንዴ?
እዛ ድረስ መጥቼም በቃ ያው እንደ የሾነ ከዛ በቃ ተስፍሽ አመሻለሁ ቤት ሂድ ብሎኝ አዎ መጥቼ እዚህ መን- መንገድ ተዘጋግቶ ሶስት ሰዓት ደረስኩ። ግን እንደዛም ሆኖ ሊጭንልኝ እንትኑን Window ን ten ብቻ አድርገው update አላደረጉትም ነበር ታውቂያለሽ።
okay ከዛ Window update ሁለቱንም ስናዘው እሱ ጎን ለጎን ሁለቱንም ለመጫን ነበር እንትን ያለኝ ስናዘው ረጅም ሰዓት ይወስዳል። የሆነ ቀስ እያለ ነው በቃ እንትን በቃ ኬ እዛው ተኛ በቃ update አድርጎ ይጨርሳልኝ።
okay አሁን ስመጣ ሁለቱም update አድርገው ጨርሰዋል።
okay
ጄሪ ላስቸግርሽ በእናትሽ፣ ችግር የለም፣ ቤት ኪራይ ኧረ።
እየሮጠ ነው።
ችግር የለም ከ update ኡ ካለቀ እኮ ያልቃል።
አዎ አሁን Window update አድርጎ ጨርሷል።
እሺ ያው ክፋቱ generic fi- file ኡም አልተጫነም።
okay ግን ምናልባት በቃ- ትንሽ ጊዜ ሊወስድ ይችላል እንጂ ችግር የለም።
ይውሰድ እንጂ በቃ አንቺው እዛው እንትን በይልኝ ጄሪ፣ ሁለቱንም ልላክልሽ። አሁን ሁለቱንም ጎን ለጎን access እያደረኩ ነው።
በቃ እሺ
እ፣ ምንድነው ጂአሯን እና እንትን ኬ- ሬድ ኬን ነው እንደባለፈው ማለት ነው።
እሺ እሺ እሺ እዚህ box ላካውና እንጂ እስኩን check አደርገዋለሁ አሁን። እሺ ሁለቱንም ልላክልሽ። አንዱ ላይ አንዱ ላይ ያለው ምናልባት Google Chrome መ- መጀመሪያ አንዱ ላይ ያለውን old ነው ብሎ የራሱን ጭኗል። ትላንት ተስፍሽ አንደኛው ላይ ግን አልጫነም። check ታደርጊዋለሽ።
በቃ እሺ
ያው ልላክልሽ ጄሪ።
እሺ እሺ ላካው እሺ ያው እሺ።